ማታ እንኳን አይዞህ።
good afternoon Capital ሄለን speaking ማን speaking? ሄለን ሄለን እንዴት ነሽ?
አቤት ሰላም አለ ነሽ?
እግዚአብሔር ይመስገን አራ- አራት ሰው ማታ አንድ ተኩል steam sauna እና ማሳጅ
እስቲ ለአራት ሰው።
ሰውና ይምጡ ማሳጁን ስንት ሰዓት ማለት ነው የሚገቡት አንድ ተኩል እኮ አንድ ተኩል እዚህ የሚመጡበት ነው አዎ አንድ ሰዓት እዚህ ጋር አንድ ተኩል እዚህ ጋር የሚገኝበት ነው።
ስለዚህ steam sauna ውን ይጠቀሙና አዎ ማሳጁን ሶስት ሰዓት ላይ ልያዝላቸዋ አንድ ተኩል አንድ ተኩል
steam sauna ውን ሳይጠቀሙ
አንድ ላይ መጀመሪያ አይደል እሱ እኮ steam sauna ዋ jacuzzi ውን ይጠቀሙ ቢያንስ አንድ ሰዓት ተኩል ይጠቀሙ እሱን ማሳጅ እ።
ሶስት ሰዓት ላይ ይግቡ አራቱም ሁለት ተኩል ብታደርግላቸው ወይ ሁለት ሰዓት አይኖረኛም booking አለ ወይ ተስፉ ሁለት ተ- ሁለት ተኩልስ? አዎ booking አለ ተስፉ ወይ cancellation ከሌለ ሁለት ተኩልስ?
አዎ እኮ አይጨርሱልኝም ከሶስት እሺ በፊት።
እሺ እሺ ስለዚህ ልያዘው ሶስት ሰዓቱ አ- አንድ ተኩል አድርጊውና steam sauna ከዛ ደግሞ አዎ፣ ማሳጅ ለ steam sauna ሶስት እኮ ሰዓት።
booking ስለማያስፈልግ ብዬ ነው የማሳጁ ለ- በማን ስም ልያዘው ሳላህ እሺ በቃ
እሺ እሺ እሺ ቻው እሺ